ያለ አምቡላንስ
ጤና ይስጥልኝ እመቤት። አምቡላንስ ፈልገን ነበር።
ከየት ወዴት ነው?
ከለዓለም መካከለኛ ክሊኒክ ሀያ ሁለት ጋር
እሺ፣ ለዓለም መስከረም ከድንበሯ ህጤ ከፍ ብሎ ያለው መስቀልኛው አለ አይደለ?
እሺ፣ እዛ ጋር ነን ያለ ነው።
ወዴት ልትሄዱ ልቃችሁ?
እንዴት ልሄድ ነው? ሆስፒታሉ ነበር ሆስፒታሉ ያለችው አዲስ ህይወት አክሶን
አክሱም- አክሶን
አክሱም ሆስፒታል ነው።
አክሶን ሆስፒታል እንድትሄድ የት አካባቢ ነው አክሱም ሆስፒታል?
አሁን ያለ ነው ጋር ነን ያለ ሀያ ሁለት ጋር እ?
አክሱም ሆስፒታል ሲግናል ማለት ጋር- አካባቢ ነው ይርሳ?
እ?
አክሱም ሆስፒታል ማለት የት አካባቢ ነው ይርሳ?
አዲስ አበባ ሆስፒታል ነው የሆነ አላውቅም። ዶክተር recommend አድርጎን ነው
አይ እሺ፣ መ- እዛ እንትን አላችሁ እንዴ? እ፣ ቀጠሮ አላችሁ ወይንስ ነው የምትሄዱት? በ emergency ነው ቀጠሮ አላችሁ?
emergency ልንገባ ነው በእናትሽ blood pressure ጋር የተያዘ ስለሆነ ነው።
እ፣ okay case ኣችሁ የ blood pressure hypertension ምናምን ነው?
አዎ
አይ እሺ፣ በቃ እ፣ ከሁለት ደቂቃ በኋላ መልሼ እደውላለሁ።
እሺ thank you።
እሺ